ሄሎ አሮን ወዬ ወዬ ወዬ ሀምሳ አምስት ዜሮ ስምንትን ጨርሰ ከሆን
አሁን ኦንታ የሚስተካከል ኦንታ የሚስተካከል አሁን እሺ እሺ በጣም ያሳዝናል። ግን የተደረገብኝ ነገር ምን ነው
ባው ምንድን ነው ነው መከፍለው ትለኛለች።
በምን
በአሞጬ ነው ምናምን እ ምንድን ነው ደግሞ?
አሞጬ ብላሽ አልኳታ። አሁን በሲቪ ተቀበልኳት። ቻው አሪፍ ነው። ሰሩ ነው።
ቻው ቻው ቻው